ጤና ይስጥልን ቤት ቤት ቤቴን የምልረዳው
ትናንት ማታ ብር ሄሎ?
ወደ- ወደ ቤት ቤት account ብር አሳልፌ ነበር hello?
አልገባልኝም። ወደ ቤት ቤት account ኤ ብር አሳልፌ ነበር አልገባልኝም።
message ኡን ልካህልን ነበር አ
እ?
አ አ፣ ማታ ቴሌግራም ላይ ልኬያለሁ።
በቃ check እናድርገውና አሳውቅሃለሁ። ቴሌግራም ላይ
አ
አሳውቅሃለሁ። እሺ check ላድርገውና
እሺ፣ በዚህ ስልክ ቁጥር ነው።
እሺ እሺ።
እሺ።